ሄሎ ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
እ፣ ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን።
ትላንትና ትእዛዝ አዝዤ ነበረ። ቺፕ ቺፕ ነው አ ይሄ ቁጥር።
አዎ አዎ።
ትላንትና ትእዛዝ አዝዤ ነበር ነው okay እሺ።
እ፣ አንዱ ደረሰልኝ፣ አንዱ አልመጣም።
ቀረቦት?
ችግር ካለ ችግር ካለ ለማጣራት ነበር።
okay እስኪ ስልክ ቁጥር ይንገሪኝ።
ዜሮ አስራ ሶስት አስራ ሶስት ሰባ ስምንት እሺ ሀያ ሁለት አርባ አምስት በ group ነው ያዘዝኩት።
አዎ። ምንድን ነበር የቀረቦት?
ሽንኩርቱ ቲማቲሙን ተቀበልኩ፣ ሽንኩርቱ አልመጣም ነበር።
በአንድ የታዘዘው ነው።
አዎ በአንድ ነው የታዘዘው።
okay፣ ይቅርታው። ወይም ነገ መቀበል ይችላሉ። ለነገ ይመጣልዎታል።
በቃ እንሽ እንትን ነው ያው ከነገ እንዳያልፍ ፈልጌ ነው።
አዎ እሺ፣ ችግር የለውም። እሺ።
text ም ስላልገባልኝ አዎ ሲደወሉልዎት፣
እሺ እሺ አመሰግናለሁ።
እናመሰግናለን።